Hello
ካርድ ይቆረጣሉ sister ምን ያልክ
ምን አልከኝ?
ሌላ ሰው ሌላ ሰዎች አዎ ማን ነበ- ወንድ ነበር ያናገረ?
አዎ እስካሁን ካርድ የቆረጣው ብቻ ነው sister አራት ቀን ይጠብቃሉ አራት መቶ ብር አራት ቀን በፊት withdraw ነው እስካሁን አልገባም ምንድን ነው ችግሩ ለ- ለሳንቲም ፔዎች አሳውቀናቸዋል።
ሰንቲባይ ነው ሰንቲባ ነው ስንት ጊዜ ይደውላለሁ ትናንትና እ፣ ሁሉ ጊዜ ይደውላለሁ እስ- ለሳ- ለሳንቲም ፔዎች ደውልላቸው እስቲ ዘጠና ሶስት ስልሳ ላይ ደውልላቸው።
ምንድን ነው ችግሩ የሰንቲባይ ምንድን ነው የእኔ በስት በት ዊድራው ለካ ምንድን ነው ሰንቲባይ ምንድን ነው
እ
የእኔ በስት ገባችሁ ገቡ እ፣ ገንዘብ ከዛ አይ ያንተ ብቻ አይደለም፣ የ- ያንተ ብቻ አይደለም።
አ፣ የሆነ ሰዓት የሳንቲም ፔ system ኡ fail አድርጎ ስለነበር ነው።
ሰንቲባይ ስነገረኝ ቁጥሩ ዘጠና ሶስት ስልሳ
ዘጠና ሶስት ስልሳ